የህዝብ ብዛት ሀያ አንድ አንድ ብቻ አንድ ሰማንያ ስድስት አርባ አምስት ሰባ አራት ስምንት አርባ አርባ አምስት አምስት ሰባ አራት ሰባ አራት ስምንት ማን ነው?
ትግስት ማን?
ፈለቀ
ሀያ አንድ ሰማድስት ሄላ ስሚኝማ ወይ እኮ ሀያ አንድ ሰማንያ ስድስት እ እ
አካውንቴ ያወጣልኛል
እ እኔ እንጃ። ቆይ ሀያ ይችላላ
አራት መቶ እልክልሻለሁ።
እሺ እንትን ሀያ ሰማንያ ስድስት እ እ አርባ አምስት አርባ አምስት እ ሰባ አራት ሰባ አራት ስምንት።
አዎ።
እሺ ቻው።
እሺ አሁን
እሺ